ሄሎ ሄሎ ጤና ይስጥልኝ።
አለ መስኪብ ነው እንዴት አምሽ? ሰላም እግዚአብሔር ይመስገን።
አለሁ። ለመያዝ ነበረ
እሺ ስሞትም አለበል
ሚኪያስ አያሌው
ሚኪያስ
አያሌው እና ሄለን ኃይለማርያም
በእርሶ ሊያዘው እና አያሌው አዎ፣ ስልክዎትን ዜሮ ዘጠኝ አስራ ስድስት እሺ አርባ ዘጠኝ እሺ ስልሳ ስድስት አርባ ስልሳ ስድስት አርባ አራት እሺ ሁለት ሊያዝልዎት ሁለት አዎ።
እሺ ይዤልዎታለሁ። ነገ ቀደም ብለው ይገኙልን።
ስንት ሰዓት ነው?
አስራ ሁለት ሰዓት ቀጥታ ይጀምራል። እሺ አስር ሰዓት ቢገኙ አሪፍ ነው።
እሺ እሺ መልካም ምሽት።
አሜን።